ሌላው
ጤና ይስጥልኝ።
ሰላም
account ማለት እየተጫወትኩኝ withdraw አድርጌ መስ የምፈልገው
ስንት ብር ነው? deposit ነው?
እ?
deposit ነው?
አይ አይ withdraw deposit አድርጌ የተጫወትኩትን ድጋሜ failed ነው የሚለኝ እኮ አልገባልህም ነው አይደለ?
ወደ ማለት ወደ ራሴ ወደ ራሴ account ገልብጬው ነበር withdraw አድርጌ እሺ መልሶ አልገባልኝም። እዛ failed ነው የሚለኝ
failed ካለማ ወደ account ተመልሷል ማለት ነው። እሺ
ወደ account ኤ አዎ check አድርገው። እሺ